ወዳጄ ወዳጄ ወዳጄ ወዳጄ ወዳጅ ያዝናል እንጂ መች አብሮ ይሞታል። እከደከድዬ በዚህ ይካተታል በዚህ ይካተታል እስቲ በስማም ብዬ ሰላምታ ላድረስ ለአብና ለወልድ ለመንፈስ ቅዱስ ለመንፈስ ቅዱስ ደግሞም ላመስገንህ ብዬ ሃሌሉያ